hello hello፣ አቤት፣ ሰላም ጤና ይስጥልኝ። በስፔን ነው የደወሉት። ምን እንርዳው?
እንትን አልከፍትልኝ ብሎ
ምንድን ነበረ?
አልተለቀቀልኝም ቤት ቦነስ ነው?
አዎ፣ እሺ፣ የ cashier ኮዱን ንገረኝ።
አስራ ሁለት እሺ፣ አስራ ሁለት ሰባ ዘጠኝ አስራ ሁለት ሰባ ዘጠኝ
ሰማንያ ሀያ አራት ሰማንያ ሀያ አራት ሀያ አራት አዎ።
ከአንድ በላይ ጨዋታ ነው ሉዝ ያረከው። ነጻ ጨዋታ ከአንድ በላይ ጨዋታ ነው።
እ ከአንድ በላይ ጨዋታ ነው። ቀይ የበራብህ ወይም ወጪ የሆነው ከአንድ ከአንድ ጨዋታ በላይ ነው፣ ከአንድ ግጥሚያ በላይ እሺ እሺ እም፣ እሺ። ስለዚህ ቦነስ ወይም refund አይኖረውም ማለት ነው።
እሺ።
እሺ፣ ስለደወልክ፣ እናመሰግናለን። መልካም ቀን ይሆንልን።
እ